hello ሰላም ነኝ።
okay ሰላም አስራ ሰባት ሀያ ዘጠኝ አስራ ሰባት እህ ሀያ ዘጠኝ አስራ ሰባት እሺ ምን ነበር?
customer ኡ ስልክ ስደውለት አየር መንገድ ነው ብሎ እዚህ ጋር ግን ተሳስተሃል ይለኛል።
ተሳስተሃል ማለት የት ነኝ ነው ያለው?
አረ ምንም አላውቀውም እኔ order ምናምን አላውቅም ይለኛል።
okay እኔ አላዘዝኩም ነው ያለ?
አዎ እሺ ንገረኝ order number ን ሀያ ዘጠኝ ሀያ ዘጠኝ አስራ ሰባት
ሀያ ቆይ ሀያ ዘጠኝ አስራ ሰባት አ?
አዎ ቁጥር ተሳስተክ እንዳይሆን ግን በደንብ check አድርገህ ቁጥር ተሳስተክ እንዳይሆን።
አዎ ራሱ ነው ባዘዘው ነኝ ባዘዘው እኮ ነው።
በቃሽ አስተላልፍልሃለሁ። እሺ okay።
እደውልልሃለሁ።
እሺ እሺ